ሄሎ
ሄሎ፣ አቤት።
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
እ ዘላለም መላ
አቤት፣ ከ We Plus Solution ድርጅት ነው የምደውለው።
አቤት።
ከ We Plus Solution ድርጅት ነው የምደውልልህ።
ምን solution?
We Plus Solution እ አ፣ ድርጅታ- እሺ።
ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው። እ እናም ለአሽከርካሪዎች ዝጋው፣ ዝጋው፣
ሄሎ
ዝጋው፣ ዝጋው፣ በቃ